Hello ሰላም ጤና ይስጥልኝ። ቴሌቪ ጤና ይስጥልኝ። ጤና ነው አለን አለን። ምን ልርዳዎ?
ትናንት እየደወልክ ነው ምልክት ያደርጋል።
ምን አሉት?
መላክ ምልክት ያደርጋል። ያችላ
ይሄ ቴሌቪዥን game አገልግሎት ነው። ጌሞችን ሲጫወቱ ሽልማቶች አላቸው። የቴሌቪዥን game ነው።
አዎ ጌሞችን ሲጫወቱ ሽልማቶች አላቸው። ሽልማቶቹ ላፕቶፕ ስልክ ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ። ጌሙን ለመጫወት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚለውን እሺ አንድ ቁጥር ላይ ይመዝገቡ። ሰባት ቁጥር ላይ አማርኛና እንግሊዝኛ አለ። ቋንቋ መርጠው ጌሞችን መጫወት ነው።
እ ቋንቋን ይምረጡ።
አ ሰባት ቁጥር ላይ
እሺ እሺ እሺ፣ መልካም እድል